ጤና ይስጥልኝ አርፌ ቤዛዊት ነኝ። እባክዎ መለስካው።
ቤዛዊት አሁን ስልክ ሰጠሽኝ ነበር መሰል።
እሺ
ስልኩ ግን ቴሌግራም ላይ የለም። invite አድርገው ይላል ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ደንበኛችን የለም በዚህ አዎ፣ ቴሌግራም ላይ እምቢ አለኝ።
እሺ እርስዎ በዚህ ስልክ ነው ቴሌግራም የሚጠቀሙት?
አይደለም በሌላ ስልክ ነው።
እሺ እኔ add ላድርጎት ስልኩን ንገሩኝ።
okay ስልኩ ቆይ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ዜሮ ሁለት
ዜሮ ሁለት ስልሳ ስድስት ስልሳ ስድስት ዘጠና ሁለት
ዘጠና ሁለት እሺ እሺ።
አዳርጌ መልእክት እልክሎታለሁ እዛ ላይ ይልኩልናል።
ቆይ እስኪ ቆይ አ- ቆይማ እሺ እ፣ ስልኩ ቁጥሩ ሌላ ነው።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሶስት
ዘጠና ሶስት አስራ አንድ አስራ አንድ ሀምሳ ሰባት አስራ ሰባት ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት አዎ፣ አስራ አምስት
ዘጠና ሶስት አስራ አንድ አስራ አንድ ሀምሳ- ሀምሳ ሰባት ሀምሳ ሰባት አዎ አስራ አምስት አስራ አምስት አዎ።
መስለሚያችን መልእክት አዳርጌ።
እልክሎታለሁ እዛ ላይ ይልኩልናል።
እሺ እሺ ማ